ያህል የተለያዩትን ጉዳይ አናውቃቸዋለን እባክዎ ምን ልርዳዎ? hello ጤና ይስጥልን ጉዳይ?
ለመመዝገብ ነበረ።
እሺ ሙሉ ስምዎትን ይንገሩኝ?
መሳይ መዝገበ
እድሜዎት ስንት ነው መሳይ?
ሀያ ስድስት
በዚህ ስልክ ቁጥር ይገኛሉ ወይስ ሌላ ስልክ ቁጥር ልያዝ?
አይ በዚህ እሺ መስራት የሚችሏቸው ስራዎች እና ልምዶትን ይንገሩኝ?
ምን አይነት ነው ማለት ማ- የሂሳብ ስራ?
እም፣ accountant ኖት?
አዎ accountant እሺ ዲግሪ ነው ያለዎት ዲፕሎማ?
ዲግሪ የስንት አመት ልምድ አለዎት?
የአንድ አመት።
እሺ ከዚህ ውጪ ከሂሳብ ስራ ውጪ ምን ይሰራሉ?
ሌላ ምንም አልሰራም።
እም፣ እሺ ስለኛ መረጃ ከየት ነው ያገኙት?
በሰው በሰው በቴሌግራም በማውቀው ወዳጅ አሃ፣ እሺ የት አካባቢ ነው የሚኖሩት?
ላፍቶ
እሺ ሙሉ መረጃዎትን ተቀብያለሁኝ። ነገር ግን ወደ ስራ ገበያው ለመግባት አንድ ቀን ወደ ቢሮ መምጣትና መመዝገብ ይኖርብዎታል። ምዝገባ የምናካሂደው ማክሰኞና ሐሙስ ጠዋት ሁለት ሰዓት ተኩል ላይ ነውና ለመቼ ይመጣሉ? መቼ ቀጠሮ ልያዝልዎት?
ስንት ሰዓት ስንት ሰዓት ላይ? ሁለት ሰዓት ላይ የት ነው ቦታ?
ጎተራ ፔፕሲ ፋብሪካው አካባቢ ነው የምንገኘው።
okay እሺ። ለሐሙስ ለሐሙስ እሺ ለሐሙስ ጠዋት ሁለት ሰዓት ተኩል ላይ ቀጠሮ ይይዝልዎታለሁኝ። ከቀጠሮ ቀን ቀደም ብለን ደውለን የምናስታውሶትና አድራሻችንም የምንልክልዎት ይሆናል።
እሺ እሺ መልካም ቀን ይሁንልዎት።